ለመደ በአምስት ይፈታል። ልሳኖሙ ለመደ ተናግሮ ተናግሮ ሐሰት ለመደ እሙንቱ ይለምዱ ቤቶ አወቀ ወዘይትሄዘቡ ለይለቡ ንነሰ ይንለምድ ከመዝ አስተማረ ላህበ ነድ ኮነ ልሙደ ከመ ኢያዊ በረደ ደም ዘይለምዳ ፈሰሰ የደቤት ነባር ተረፍ በላዲ የሰው ስም እብራዲ ጋዲ የአገር ስም መህዳ የሰው ስም ቀለም ጤዳ ቅንጭብ ቀለም ጼዳ ቁልቋል ቁዳ ደሴት ልህድ ልህድ ቅምጥል ድልድል ልድ ውላጅ ባሪያ መጽሙድ መጫኛ ሜድ ቋንቋ ነጎድጓድ ወይዘሮ አምድ ምሰሶ እድ ቃል ዘመድ ወገን አይነት አብዶ ቆቅ